አረገኝ ስፍስፍ አረገኝ አስጨነቀኝ እዬ ዛሬ ውስጥ ሞደ ስፍስፍ አረገኝ ስፍስፍ አረገኝ አስጨነቀኝ ሸጋ ማርዬ በመስቀል ዋዜማ ሸጋ ማርዬ ችቦ በደራበት ሸጋ ማርዬ ድረሽ በወገብሽ ሸጋ ማርዬ ደሞራ ረድበት ሸጋ ማርዬ ደክሜ ተኝቼ ሸጋ ማርዬ ከቄሴ ዋዋል ሸጋ ማርዬ አንቺ በመምጣትሽ ሸጋ ማርዬ ዘደንጎድ ይበል ሸጋ ማርዬ ያየሻ ማትርሽ ሸጋ ማርዬ በጎዳናው ላይ ሸጋ ማርዬ ነገሩን ወዳዩ ሸጋ ማርዬ የቀር የለም ወይ? አይሷንሽ ጥበብ ዘዴ እስኪ ነይ ሆዴ አይሷንሽ ጥበብ ዘዴ እስኪ ነይ ሆዴ አይሷንሽ ጥበብ ዘዴ እስኪ ነይ ሆዴ አይሷንሽ ጥበብ ዘዴ እስኪ ነይ ሆዴ የዛሬ ውስጥ ሞደ ስፍስፍ አረገኝ ስፍስፍ አረገኝ አስጨነቀኝ የዛሬ ውስጥ ሞደ ስፍስፍ አረገኝ ስፍስፍ አረገኝ አስጨነቀኝ ሸጋ ማርዬ ለጀጠኝው ልቤ ሸጋ ማርዬ ገዝቶች ለሞተች ሸጋ ማርዬ ያደንዛነትሽ ነው ሸጋ ማርዬ ብቻ ለማለትሽ ሸጋ ማርዬ ለመቶ ዳመና ሸጋ ማርዬ የምሽት ፀሐይ ሸጋ ማርዬ ልበሽን ያደረው ሸጋ ማርዬ ተማሰለሽ ሆይ ሸጋ ማርዬ ፍቅርን ሸጋ ማርዬ ልጅሽ እንዳይቀር ሸጋ ማርዬ መድኃኒት የሚል ሸጋ ማርዬ ምስጋች በል አይሳንሽ ትበብዘዴ እስኪ ነይ ሆዴ አይሳንሽ ትበብዘዴ እስኪ ነይ ሆዴ አይሳንሽ ትበብዘዴ እስኪ ነይ ሆዴ አይሳንሽ ትበብዘዴ እስኪ ነይ ሆዴ ማናነኝ እንዳንቺ ነፍሴ ወደሱ ኮከብ ተገለጠ፣ ተሸኘ ፀሐይ፣ ልማዴ መቼ መቼ ማሳዋት አያውቅበት ወዴ ለታቦቼ